Hello ሰላም ጤና ይስጥልኝ።
ጤና ይስጥልን እ እንትን ነበር ዩቲዩብ ለመማር ፈልጌ ነበር እናት እሺ ይቻላል። ስም አለ በይ ህይወት ህይወት ማን?
ጌታቸው
ስልክ ልሻል ወይ ዜሮ ዘጠኝ
ዜሮ ዘጠኝ አስራ አንድ እሺ አስር እሺ
አስራ አንድ እሺ ሰማንያ ሁለት ነው
አድራሻ የት ነው? የት አድራሻ እኔ ለቡ ነው ያለሁት
ትምህርቱ በሁለት አይነት መንገድ ይሰጣል፣ በኦንላይን እና በአካል የትኛው ነው መማር የምትፈልጊው?
በአካል የት ነው ቦታችሁ CMC ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያ ስልጣ sorry sorry እ
CMC ቅዱስ ሚካኤል አ
ካልሆነ ፊጋ እ፣ ጋስት ጋር ማለት ነው። ጋስት ፊት ለፊት እሺ ኢኮኖሚክስ ባለሙያዎች ህንጻ የሚል አለ። እዛ ላይ
እሺ ምን ነው ክፍያችሁ
ሀያ credit hour ነው የምናስከፍለው። አጠቃ ሀያ credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺህ ነው።
ስንት ሺህ አስራ አምስት ሺህ okay ለስንት ጊዜ ማለት ነው ለሶስት ወር።
ስንት ጊዜ ለሶስት ወር አዎ።
እም፣ okay መቼ መቼ ነው ሰዓታችሁ መቼ ሳምንት ለሁለት ቀን
በሳምንት መ- መ- ሰኞ- አዎ፣ ሰኞ እና ሮብ ከአስራ አንድ ተኩል እስከ አንድ ተኩል
ሰኞና ሮብ ከአስራ አንድ ተኩል እስከ አንድ ተኩል አዎ፣ ሰኞና ሮብ አዎ።
እኔ ግን በአካል ነው የምፈልገው እንደዛ ነው የምፈልገው ሌላ ቅርብ ቦታ የለም ሌላ ቅርብ ቦታ የለም።
በቃ ላመቻችና ልደውልልሽ next week ምናምን next week class አይመልጥሽም?
እ እ class ተጀምሮ አዎ፣ መቼ የተጀመረው ትናንት መጋቢት ሁለት ኦ በእናትሽ ስለዚህ አሁን የሚቀጥለው የምኑ ነው ማለት ነው ኦንላይን መጋቢት አስራ ስድስት ነው የሚጀመረው።
አሁን ስንከፍልስ ስከፍልስ የስንት ነው የምከፍለው? ሁሉንም በአንድ ካላችሁ እንጂ ነው። አሁን ብር ምናምን ያስፈልገኛል። ገብቶሻል? እሱ ማመቻቸት አለብኝ። እ
ወይ የኦንላይን ትወስጃለሽ?
እ እ?
የ online class ትወስጃለሽ?
የኦንላይኑ ምን ያህል ነው?
ክፍያችን ተመሳሳይ ነው። መጋቢት አስራ ስድስት ነው የሚጀመረው የ online class ከሆነ።
አ ይቆያል።
አዎ፣ በአንዴ ነው የሚከፈለው ወይስ አዎ፣ አዎ፣ ሁሉም የአስራ አምስት ሺህ በአንዴ?
አዎ።
በቃ ላመቻችና ልደውል መልሽ። እንደዛ ይሻላል። ብሩን ላመቻች። አሁን ገንዘቡን በእጄ ስለሌለ ነው።
ስለዚህ በኦንላይን ልትይ ስለምትችል ችግር የለውም።
በቃማ እደውላለሁ። እሺ እሺ፣ እማዬ። እሺ thank you